ባህር ዳር አይዲ የለንም። ባህር ዳር አይዲ የለንም። ባህር ዳር በግምት ተነጋግረሽ
ሄሎ
ሄሎ፣ አቤት።
እና ወላይት ስማች ራይድ
እግዚአብሔር ይመስገን ሰላም ነው።
ሰላም ራይድ ፈልጌ ነበር ወደ የት ነው መነሻ ቦታ?
ኤርፖርት መነሻ ቦታ እ ሀያ ደቂቃ ያስፈልገኛል እናት ከሀያ ደቂቃ በኋላ ነው እንትን የምትሄድልኝ እሺ ከየት ነው መነሻው?
መነሻ አክሱም ማን ነበር ያለው? አይ IQ corner ላይ ነው ያለው። IQ corner አ okay እሺ እሺ
okay እሺ እልክልሃለሁ። መልካም ቀን።
hello እሺ እልክልዎታለሁ። መልካም ቀን።
እ አመሰግናለሁ። ሀያ ደቂቃ ግን ያስፈልገኛል እናት አስራ አምስት nice። አዎ እሺ እልክልዎታለሁ። መልካም ቀን።
አመሰግናለሁ።